ድምጼን ሰምቶ ነው የለ ቅድም ያናገርኩ። መጀመሪያ ሰማና ከዛ ሰውየው መጣ። እንደዚህ አጋጥሞን አያውቅም። ራሱ ስለ hold ከሰማን hold ነበር የምንሰማው። አሁን ህርማን አባጅ ያጋጠሙ ሆልድ ሚዚክ ሰማና ከዛ ወዲያው ተገናኘ። ወልድ ሚዚክ ሰማ መጀመሪያ ለሚዜኮች ከዛ ወልድ ሚዚክ አቆመና ሰውየውን አገ- አገኘ አናገሩ። ያው ልክ ሲደወል ወልድ ሚዚክ የለም የሚሰማው ሁሉም እኮ አለ። መጀመሪያ ሁል አዎ፣ አዎ፣ አባይ እንደ ኤጀንት ሆነና አዎ፣ ከሰው ጋር ተገናኘ። ወልድ ሚዚክ ሲሰማ ቆይና ትምህርት ቤቱ ሰው ጋር ተገናኘ እና እሱን አይ እሱን